እሺ። ስላየሁት ስላየሁት ነው። እኔ ፍርፍር ነው የሚይዘው። እባክህ ሄሎ፣ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ከችፕችፕ ነበር የምደውለው። ይቅርታ ድራይቨራችን ደርሶ እየጠበቀውት ነው።
እሺ፣ አልደወለልኝም እኮ ደረኩ ነው።
አልደወለሉትም?
ቅድም እመጣለሁ ነው ያለኝ እንጂ ደረስኩ አላለኝማ። ኔትወርክ okay።
አስቸግሮት ይሆን?
ይቅርታ ደረስኩ አልኳት ነበር ያለን እሱ። ደርሻለሁ ብያት ቆየችብኝ ነበር ያለው እና ይቅርታ ይውጡለት። እሺ፣ አሁን ይረከቡ።
እሺ እሺ እሺ